ለነገሩ ዘጠና አምስት ብር እንትና ልታይም hello ወዬ
አንድ ወደር ይዤ ነበር እሺ
ከአምስት ኪሎ ነበር የታዘዘው አሁን ደግሞ ከቦሌ branch አለ order ነበር
አርባ ስድስት ሰባ ስድስት እሺ አንዴ ጠብቀኝ መስመር ላይ ትሪትመንት ጠላው ሜሪ ምንሽ ነው የምትሏት ማለት ሜሪ ላለው ደግሞ ማለት ነው እንደማቀ እዛ ደብረ ዘይት ነው የምትኖረው። ሄሎ ረመዳን ሄሎ አቤት ይወጣል። እሺ
እሺ ይወጣል አዎ ይወጣል።